Jiru.
Connecting how many drinks?
ኦሮንሰሌ ቲከቴ ጫዋታ ትላንት አልቋል፣ ግን አልተለቀቀም። እሱ እሺ ካሸር ኮዱን ትነግረኛለህ? የትኬቱን ቼክ ላድርግልህ።
አ ንገረኝ። እሺ ካሸር ኮዱን
እሺ፣ አስራ ሶስት
አስራ ሶስት
አስራ ሶስት እሺ
አ፣ ሀምሳ ስድስት እሺ
ዘጠና ስምንት ዘጠና ስምንት ዘጠና ዘጠኝ
እሺ ሌላም አለ።
እሺ አሁን የነገርከኝ በአንድ ጨዋታ lost ነው። በ- ሌላው አይሰማም።
ይሰማኛል። ሌላም አለ።
እሺ አሁኑ lost ነው። እሺ እሺ እሺ ንገረኝ ሌላውን።
እ፣ አስራ ሶስት አስራ ሶስት
ሀምሳ ሰባት እሺ
ሀምሳ ሰባት እ፣ ሀምሳ ዘጠኝ እሺ ሀምሳ ሶስት
እሺ ይሄ ደግሞ በብሬንትፎርድ ጨዋታ lost ሆኖ ሁለት አ።
ጨዋታ ደግሞ ሌላ void የሆነብህ አለ።
እሺ ለዛ lost ነው ማለት ነው።
lost ነው አ lost ነው።
የትኛው
ሁለቱም lost ነው።
odd ስንት ጨዋታ ወጣ?
ከዚህኛው አንድ ጨዋታ ከቅድሙም አንድ ጨዋታ
እና ማስተዛኛ ምናምን የለም።
የለውም። ቦነስ የለውም።
odd ከሀያ በላይ እኮ ነው።
አይደለም አይደለም። total አ።
የሚለው ከስር ያለው void ከሆነው እ፣ ውጪ ነው ማለት void ሳይሆን አ።
በፊት የነበረው odd ነው።
odd ኡ አ void አ።
ሳይሆን በፊት የነበረው odd ነው። ተረዳኸኝ?
አ፣ void ሲደረግ odd ኡ አንድ ሲሆን ይቀየራል።
አ።
ታች ያለው ውጤት ይቀየራል።
እሺ በቃ፣ odds total የሚለው ማለት ነው።
እሺ፣ እሺ።
እሺ፣ እሺ።